hello
ቤርሳቤ ነኝ። hello ቤርሳ pin እንድታይልኝ ነበር።
ስንት ነው order number ኡ?
አርባ ስድስት ዘጠና ዘጠኝ
እሺ
እና አርባ ሰባት ሀያ ሶስት
ሁለቱም ልክ አይደለም ነው
እያቸው እስኪ።
ለክታቸው።
አዎ፣ ስንት መጡልን?
እ አራት ነጥብ ስድስት አካባቢ ነው የሚያሳየኝ።
ስንት ቆጠረል? አራት ነጥብ ስድስቱ አርባ አምስት
እሺ ማን ነው ስምህ?
ሱራፌ
ሱራፌ ላይ ይልሃለሁ። አርባ ሰባት ሀያ ሶስት እና አርባ ስድስት ዘጠና ዘጠኝ አይደለ?
አዎ አዎ አዎ እሺ ይልሃለሁ።